hello hello ወይ ሰላም፣ እንዴት አደርሽ?
እግዚአብሔር ይመስገን።
ከ STEM for Kids ነበር ምደውልልሽ።
ወይ STEM for Kids የልጆች የክረምት ስልጠና ይቅርታ አልሰማሁሽ። ምን አልሽኝ?
ከ STEM for Kids ነበር ምደውለው እሺ የልጆች የክረምት ስልጠና ፌስቡክ ላይ ስልክሽን አስቀምጠሽልን ነበር።
okay አይ ተጨማሪ መረጃ እንደምትፈልጊ ነግረሽን ነበረ።
እሺ ስጨርሰውን busy ነኝ። ስጨርስ መልሼ ልደውል።
እሺ ከከስተመር ጋር ነኝ።
ከሞገድ ጋር ኮንዲሽነር ባደረነው